ሄሎ
ሄሎ፣ ጤና ይስጥልኝ።
ሄሎ
ጤና ይስጥልኝ።
ሰላም ጤና ይስጥልን። ቴሌዬ
እንኳን እየተቆረጠ ሄሎ
ሳንቲም እየተቆረጠብኝ አስቸግሮኝ ነው።
ሄሎ
አቤት፣ አይሰማም።
ይሰማል። ምን ልርዳው?
ሳንቲም እየተቆረጠብኝ አስቸገረኝ።
እሺ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ይደውሉና ስድስት ቁጥር ላይ ለማቋረጥ የሚል አለሎት
ኮከብ ስንት?
ዘጠኝ ሰማንያ አምስት